ሄሎ ሄሎ ሰላም ጤና ይስጥልኝ ቤተሰቤት አዎ ረዴት ነሽ አይ አይደለሁም
እሺ አንዴ በይለሳ ስጫት ውዴ እሺ ከሷ ጋር ጀምረን ነበር እም።
እሺ ጠብቂኝ አንዴ ስልክ ይዛ ነው ኦኬ እሺ እሺ
hello
hello አቤት።
ስማ እሺ ንገሪኝ።
እንትን voucher code ኡን ነው እኮ ማግኘት ያልቻልነው እኛ
አዎ እንደዛ ነው እያለኝ ያለው እና ወይ ደግሞ ምን ውስጥ ነው የሚገኘው ማግኘት አልቻልኩም ነው የሚለው እሺ የት ነው አልሽኝ?
branch ኡ ሸንኮር branch የሚለው ነው ሀረር እስጢፋኖስ ሀረር። እሺ እም፣ አንዴ ጠብቂ።
እም። ወይ ደግሞ ምን ውስጥ ነው የማገኘው እያለ ነው አይ ቆይ እኔ ማግኘት አልችልም።
እሺ
ማን ነው cashier ኡ?
እም?
cashier ኡ ማን ነው?
cashier ነኝ ማን ቆይ እስቲ አንዴ ልጠይቅሽ ልጁ እኮ ከሀገር ወጥቶ ነው ማይ እና በ- በቴሌግራም ነው እየነገረኝ ያለው ለዛ ነው አ።
ይቅርታ እሺ ለዛ ነው እኔ በስልክ የምደጋግምብሽ እሺ ካሻ እ፣ እስቲ ቆይ አንዴ እሺ ጠብቂ።
እሺ ሸንኮር branch የሚለው ላይ ይልኝ እስቲ
hello ወይ እ፣ በቃ እንትና እስጢፋኖስ ሀረር የሚለው ላይ ልክለታለሁ። እሺ voucher እሺ።
ኮዱን እሺ እሺ እሺ እሺ